John.
ሎሚ ወየ Hello።
ወይ ወየ
ወጣሽ ለወጣ ነው።
ሮዛ ደወለችልሽ?
አልደወለችልኝም። ቅድም ነው እኔ አሁን ልኩ ቅድም ደውላለች።
ወደ እንትን ወደ እንትን ላኩኝ ፍየል ቤት ድረስ ደ- ላኩኝ?
ወደ ሀያ ሁለት ላኩኝ ፍየል ቤት ደርሼ እ።
ወደ ሀያ ሁለት print አደረገህ ና አሉኝ። የሆነ ና?
ፕሪንት ወደ ስራ ተገብሪ
ኦኬ። ስለዚህ
በቢሮ ግቢ እና እ።
የተባባልነውን የተወሰነ ነገር ለ እ።
ከዛ እዛ ጊብተን ሄደሽ ፍላየር በትኝ
ትደርሳለህ አንተ ለፍላይሮ
ወይ ነው አልደርስ- ለበትከኝ አደርስማ አይ አልደርስም። ብስራተ ገብርኤል ሂጄ mesh አሰርቼ እኮ ነው የመስታወት mesh አሰርቼ እኮ ነው ወደ ብስራተ ገብርኤል የሚሄድ።
Okay በቃ እስኪ ብስራተ ገብርኤል ልድረስ እስኪ
እሺ እሺ